hello ሰላም ጤና ይስጥልኝ። ቼክ ባካውንት ነው
ሰላም ነው እቴ።
ሰላም አለን።
በፌስቡክ ምናምን ነው ያየሁት እና ቤዛ ምናምን ልኬ ነበር።
ቺፕቺፕ application አውርደዋል።
አላወረድኩም።
ቺፕ ቺፕ የሚል application ያወርዳሉ። እሱን መጀመሪያ
ከዛ እሱን ካወረዱ በኋላ ያለውን step እኔ ጋር ደውለው አሳውቀውታለሁ። ማዘዝ ይችላሉ። በ group ነው አምስት ሰው ከሞላ
አዎ፣ order ኡን ዛሬ ካዘዙ ነገ ይመጣሎታል። መጀመሪያ ግን ቺፕቺፕ የሚለውን application ማውረድ አለቦት። በዛ application ነው የሚያዘዙት።
እሺ ያዝ- ያውርዱትና ይደውሉልኝ።
እሺ